हॅलो सलाम አለ አይ ዊዝሩ ምናምን ቅድም ያልኩት ነበረ ላይ እንትን ላይ ይታይ ምናምን ብላኝ ነበር ሰው አልታየም
ቴሌግራም ላይ ነው።
አዎ ቴሌግራም ላይ ማን ነው ስሙ?
ቁጥር ነው ቴሌግራም ላይ ቁጥር ነው
ስልክ ቁጥር ነው ስሙት።
አዎ አይ ቁጥር ነው አዎ ቁጥር ነው እና ደግሞ በዚህ ቁጥር ነው ሰላሳ አምስት ቤት ነው ቁጥር ነው ያለው የ- የቴሌግራም ስሙ ማለት ነው
እሺ እንገርም ቁጥሮትን አንዴ።
ዜሮ ዘጠኝ
እሺ ሰላሳ አምስት እሺ ሰላሳ አራት እሺ ሰላሳ ሶስት እሺ
አስራ አምስት
አልተመለሰም ወደ wallet ኡ አልተመ ሺህ ብር አልተመለሰም። ሺህ ዘጠኝ መቶ ብር ከዳውን አይተመለስም። ለሺህ ብር አልተመለሰም።
okay ሁለት ሺህ አልተመለሰም።
ሁለት ሺህ ብር አልተመለሰም።
እሺ አስተላልፍ ይሎታለሁኝ መልስ ስናገኝ እዛው ላይ እናሳውቆታለን።
እሺ እሺ